without?
Hello.
Hello?
ሰምተን አሪፍ ነው
ምን አሉኝ?
አሪፍ ነው አይደለ?
አዎ ነው።
እሺ እ ስምንት ነው ዘጠኝ ቀን በፊት እ ቲቪ ብር ወደ ኤክሱ ስፖርት የጌም እንትን ላይ ሶስት መቶ ብር አስተላልፌ ነበረ።
ከሲቢ ብር ወዴት ነው ያሉኝ?
እ ኤክስ ስፖርት
ቲዩት ስፖርት አዎ ቱኤት ስፖርት ሄሎ ድምጾት ይቆራረጣል።
ቱኤት ስፖርት ይሰማል
ሄሎ
ይሰማማ
ድምጾት በመሀል ይቆራረጣል። ትንሽ ቦታ መቀየር ይችላል?
እሺ ወደ ቱኤት ስፖርት ነበር የላኩትኝ ቱኤክስ ስፖርት እሺ።
እዛ ሶስት መቶ ብር ልኬ ነበረ ከ account ኤ ላይ ቆርጧል። እናንተ ጋር ደግሞ እዛ game እንትኑ ላይ አልገባም።
እሺ ከዚህ በፊት እኛ ጋር ደውለው አስመዝግበው ያውቃሉ?
ሁለት ጊዜ ቴሌግራም ላይም ላክ ብለውኝ ሁለት ጊዜ screenshot አድርጌ ልኬያለሁ።
ማን በሚል ስም ነበር የላኩልን ወይም ያስመዘገቡት?
በረከት ሳሙኤል
እሺ ደንበኛችን መስመር ላይ ጠብቁኝና system ኡ ላይ እያየሁለት ነው።
እሺ
ስልክ ቁጥሮቴ ነበር አዎ ይሄ ነው።
ያስመዘ-
አዎ ይሄ ነው process ሰላሳ ሶስት ሰላሳ ሁለት ሀያ ሰባት ሀያ ሶስት
እሺ ደንበኛችን ሙሉ ስሞቱ ማን ነበር ያሉኝ?
መኮንን
ማን አሉኝ?
በረከት ሳሙኤል መኮንን በረከት ሳሙኤል መኮንን።
አዎ
እሺ ደንበኛችን በእኛ በኩል እየተስተካከለልዎት ነው። ለ technical support team ሪፖርት ተደርጓል።
እሺ ቀኑ- ቀኑ ከአስር ቀን በፊት ነው ያሉት።
አዎ አስር ቀን ወይ ዘጠኝ ቀን ምናምን እንዲሆነው screenshot የላኩልን ማን በሚል ስም ነበር ቴሌግራም ላይ?
እ አሪፍ ፔይ ነው የሚል ቁጥሩን ግን ከዚሁ ከእናንተ ጋር ነው የሰጡኝ።
እሺ ስለዚህ እዛው screenshot የላኩልን ላይ አሁን ሙሉ ስሞትና ስልክ ቁጥሮትን ይጻፉልን ድጋሚ። እኛም እ፣ እናስታውሳቸዋለን technical team ኦቹን ደግሞ እንዲያዩት እናደርጋለን።
እሺ እሺ አመሰግናለሁ። እሱም እንትን ብሎ ነበር እኮ እያየነው ነው ምናምን ብሎኝ ነበረ ግን ቆየብኝ።
አዎ፣ ትንሽ ሰሞኑን system ኡ fail አድርጎ እንደዚህ አይነት case ኦች አ።
በስቶ ስለነበር ነው እና በተራ ግን ሁሉንም እያስተናገድን ነው። የእርሶም ይስተካከላል።
አዎ አይ እሺ እሺ፣ አመሰግናለሁ። እሺ።
እሺ ሌላ ምረዳዎት ነገር አለ?
ምንም ምንም ምንም አሪፍ ነው።
እሺ ስለደወሉ እናመሰግናለን። ቀጥሎ እሺ።
ከሚቀርቡት አገልግሎት ያስተያየቶች መስጠቱን መልካም አይ thank you። አይ